ትባላለሁ።
እሺ በአምስት ሱፐር ማርኬት እና ሰሚት አዎ ብራንች ሰሚት branch።
ከ BeU Delivery ነበር የምደውልልሽ። በ order ነበር 84 42 12 order ታዛችሁ ነበር አይደለ?
አዎ ሄዷል። ልጁ ወጥ- ሄዷል?
ፍራሽ ሽያጭ ስላለው ለዛ ነበረ የፈለግናችሁ።
እሺ።
አሁን አውጥቶ ሄዷል ልጁ።
ተናገራችሁ ደወሉላችሁ አይደል?
ከማን ጋር
እ ሰጣችሁ ማንንም ታዲያ በዛ ዋጋ አልተናገርንም።
ነው?
በቃ በዛ አዎ፣ ዋጋ በ- በዛ ዋጋ አይደለም በጨመረው ነው እንጂ እ።
በ update በተደረገው ዋጋ ባለን ነው የምንሰጠው እንጂ እዛ ጋር ባለው አይደለም የምንሰጠው።
የእናንተ ለዛ ነው ዋጋ ስንት ነው?
ልታናግሩኝ አሁን ይሄ እንዳለ የፈለግነው።
ምግቡ ብቻ ምግቡ ብቻ ስንት ነበር? ምግቡ ብቻ ስንት ነበር? ሰጣችሁት በስንት?
የኛ አራት እና አራት ከአስራ ዘጠኝ
494 ብር ከ19 ሳንቲም።
አዎ አራት ዘጠና አራት ከአስራ ዘጠኝ እሺ አመሰግናለሁ። እሺ።
እሺ